ጤና ይስጥልኝ። በረከት ከዊፕላስ ሶሉሽን ነው የምደውለው። እኛ application ላይ ተመዝግበው ነበር።
የምን የሚል ዊፕላስ ሶሉሽን የሚል
እሺ፣ እና እ፣ የተመዘገቡት በአሽከርካሪነት ነው ወይስ እ፣ እንደ ተጠቃሚና challenge ኡን አይተው ለመቀላቀል ነው?
እንጂ አላውቅም።
አያስታውስም?
ሀያ ሰባት ወስ ነው።
እሺ እ፣ check ያደርጉታል። ተመዝግቦ ነበር እና አሁን ያዘጋጀነው challenge አለ። ዊፕላስ solution user የሚለውን በማውረድ እና invite በማድረግ ለሰዎች ብር ያሸልማል እና እስከ አምስት መቶ ሰው share ካረግ ሽልማት አለው። አንደኛው ለወጣ እ፣ አስታውሻለሁ፣ አስታውሻለሁ።
እሺ አሁን እርስዎ የተመዘገቡት አሽከርካሪዎች እና service የሚሰጡ የሚመዘገቡት ላይ ነው እና እ፣ መመዝገቡ ያለቦት ዊፕላስ solution user የሚለው ላይ ነው።
user የሚለው ላይ አ እሱን በማድረግ በመመዝገብ እና referral code ዎን እዛም ያገኛሉ። እ፣ በተጨማሪም application ኣችን ላይ service አርባ አራት service ኦች ትራንስፖርትን ጨምሮ አገልግሎት መጠቀም ይችላሉ።
እሺ፣
እሺ መልካም ቀን ይሁንልዎት።
እሺ፣ አመሰግናለሁ።